Hello.
ደውሎ ለመያቸው
አዎ ቆይ ስልኩን ልንገርሽ።
አዎ ስልኩ ንገር ሀምሳ ሁለት አስራ ስምንት
ሀምሳ ሁለት ስምንት ዘጠና ስምንት አስራ አራት
ዘጠና ስምንት ሀምሳ ሁለት ስምንት ዘጠና ስምንት አስራ አራት ያለው ስሙት ይነግሩኛል።
ሀናን ሸሪፍ ጀማል
ሀናን ሸሪፍ ነው ያሉኝ።
አዎ
እሺ ተመያቸው ከቴሌብር text ደርሶታል አይደለ?
text ደርሶኛል። አዎ እሱን screenshot አድርጉልንና አሁን ወደምናገረው ስልክ ቁጥር በቴሌግራም ይኖረናል።
ዜሮ
ዘጠና ሁለት
ዘጠና ሁለት አስራ ሶስት እ እ አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ሀምሳ አምስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ሲልኩልን ስሞትና ስልክ ቁጥሮትን ታች ዘጠና ላይ ሁለት አስራ መጻፍ ሶስት ዜሮ አንድ ሀምሳ አምስት
ዘጠና ሁለት ሀምሳ አምስት ዜሮ አንድ ሀምሳ አምስት አጠናቸው ቴሌግራም ላይ ላኩ። ቴሌግራም ላይ ላኩት ነገር አለ። ታምኛለሽ?
ወይ የመረዳት አለ
የለም
ደውልና እንችላለን። ለአገልግሎት ያሉትን ሀሳብ እስከምሰሙ ድረስ ወላጅ ከምትሉ መልካም ምሽት ይሁንልዎት።